የትኛው የሚኬል ቤት ይመጣ እና እንዴት
ሄሎ ሰላም ነው አቢ እንትን ነው ብር አየር ላይ ቆሞ ሲልቅቁል ምን ዊዝድሮ አድርገህ ነው?
አው እንደውም ወ- በቦታው ፈልጌ ነው በምን በቻፓ ነው በሳንቲም ነው?
በሳንቲም ነበረ ግን እ፣ ነ- ሊያወጣ- ስልክህን ንገረኝ።
በ- በዚህ ስልክ ነው
ለሽ ያቃርበሽ
እሺ ስንት ብር ነው እንድን ነው?
እ፣ ሁለት ሺህ ዘጠኝ መቶ አዎ በ- ይገባልሃል። እሺ ያው ትንሽ ሳንቲም ጋር ችግር ስላለ ነው ሳም ስለተበላሸ ነው እያስተካከሉት ነው። ይገባልሃል። እሺ ትንሽ ታገሰ ነው ወንድሜ።
እ፣ ወደ አንድ ሰዓት ይፈጃል አዎ እ፣ ይስተካከላል። እሺ transaction ነው ያላቸው እስከ ነገ ድረስ ታገሰን። እሺ
እሺ እሺ እሺ እሺ ወንድሜ።
እሺ፣ እሺ